ጤና ይስጥልኝ። ኢቴስ የጥሪ ማዕከል
ጤና ይስጥልኝ። በሌላ ስልክ ሁለት ደውዬ እያወራሁ ነበረ። ስልክ አቋርጦኝ ነው።
ምን አሉኝ?
ስልክ አቋርጦኝ ነው። ገብቼ ነበረ።
ስልክ ምን አሉኝ?
ስልክ ተቋርጦ ነው። ገብቼ እያወራሁ ነበር ከእናንተ ጋር ቦታ እያስያዝኩ ነበረ። አለም ነው የሚል ኦኬ። እሺ፣ እሺ። አዎ ያለው ቦታ አሁን ቀጣይ ስንት ሰዓት ላይ መሰሉት? ሰባት ሰዓት ከተኩል ላይ ሰባት ተኩል ላይ ተነስታችሁ ከላሊበላ እሺ፣
ከዛ ባህር ዳር ተመሳሳይ ቀን ላይ የምትገቡበት ማለት ነው። ሂሳቡ ሰባት ሺ ስምንት መቶ ዘጠና አንድ የኢትዮጵያ ብር total
ሰባት ሺህ ሁለት መቶ ሰላሳ ዘጠኝ ነበር ያለው የ-